ಇಲ್ಲ
ಸರ್ ಡಿಪಾಸಿಟ್ አድርጌ
እሺ አልገባልም።
አ ስንት ብር ነበረ?
ሶስት መቶ ሀምሳ ብር
መቼ ነው ያደረግከው?
አሁን ቅድም
እሺ ቤት ቤት ቁጥር ከኝ ነው።
እኔ አ
እሺ ቼክ ላድርግልክ።
እም ቢዝር ነው
ሄሎ እ
ሄሎ፣ ኮድሬ ናት
ፕሮሰስ ላይ ነው፣
እ ፕሮሰስ ላይ ነው።
እ ትንሽ ታገሱን፣ እሺ ይገባሉታል።